ዳንኤል ጋር ነኝ። ጨርሰና እንሄዳለን። ማርያም hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር ምደውሎት።
እሺ ሰላም፣ እንዴት ነሽ?
ሰላም። complain አቅርበው ነበር አይደል? order አድርገን መጣ አይተም ነበሩት።
አዎ ምንድን ነው order አድርጌ ዛሬ ስንተኛ ቀኑ? አራተኛ ቀኑ ምናምን ነው።
አዎ ይቅርታ በጣም የት ነበር location ኑ?
hello ይሰማል?
አዎ ይሰማኛል። የት ነበር location ኑ?
እ location ኑ የት ነበረ?
ገላን ኮንዶሚኒየም።
እሺ ነገ መቀበል ይችላሉ? ነገ እንላክሎት።
አዎ እችላለሁ።
እሺ ይቅርታ በጣም ችግር የለም ይቆያል። ግን ሌላ ጊዜ እንደዚህ ማለት ቢሮ በዚህ ቢሮ ብዙ ጊዜ ይመጣ ነበረ።
አ- አይ አይቆይም። አሁን ትንሽ order ም ስለበዛብን ነው እንጂ አይቆይም።
ስለዚህ for sure ነገ ይመጣል። አ- አዎ።
order ያደረጉት ሰዎች እየጠየቁኝ ስለሆነ እኔም ለዛ ነው።
ችግር የለውም።
ስለዚህ ነገ ቲማቲም እና for sure ሽንኩርት ነው አይደል ይመጣል።
order አዎ፣ አስር ኪሎ ያደረጉት?
ሽንኩርትና አምስት ኪሎ ቲማቲም አዎ እሺ፣ ነገ እንልካለን። ገላን ነው አይደል ያሉት?
ገላን ኮንዶሚኒየም። አዎ አዎ እሺ እሺ፣ ይቅርታ በጣም እናመሰግናለን። መልካም ምሽት።
አዎ።
እሺ።